በቃ hello ጤና ይስጥልን ቤተሰብ
hello hello hello
hello hello አይሰማ አሁን ይሰማል። ሰላም ነው ሰላም እንዴት ነህ አለን ደህና። ብ- ብ- አሁን ደውዬ ነበር፣ ብር ልኬ ነበር፣ እሺ
ብሩ አልገባልኝም።
withdraw ነው ያደረግከው
withdraw ነው ያደረኩት።
okay፣ በዚህ በደወልክበት ቁጥር አይደለም እህ አስራ ስድስት አስራ እሺ ስድስት አንድ ጊዜ አስራ ስድስት አስራ ስድስት
አስራ ስድስት አልሽ አ ዜሮ ዘጠኝ አስራ ስድስት እሺ ስልሳ ሶስት እሺ አስራ ስድስት እህ ዜሮ ዘጠኝ
ስንት ብር ነበረ ሰባ መቶ
ዛሬ ነው ትላንት
ምሳ ነው አይደለ አዎ አዎ ምሳ ገብቶልሃል ወደ ንግድ ባንክ account እሺ check አድርግ ገባሁት።
አዎ፣ እሺ እሺ እሺ እሺ መልካም ምሽት እናመሰግናለን ስለደወልክ እሺ እሺ እሺ